Hello
Hello
Hello የኔ ነው የምፈልግ። በእናትሽ ወስ- ወ- ሶስት መቶ ብሩ withdraw ታደርግ መቼ ነው?
ማታ እሺ
እስካሁን pending ገባ እስካሁን አይለቀቅም።
አዎ ማታ ትንሽ system ችግር ተፈጥሮ ስለነበር ነው እና ትንሽ ታገሷቸው እና manual ያስገቡላችኋል። እሺ
አሁን ደም- ስንት ስንት ጊዜ ነው ስንት የደወልኩኝ? እናንተ ልቀቅኛ በእናትሽ።
እኮ እኛ አይደለንም እኮ የምንለቀው ሳንቲም እና ቻፓ ናቸው እና ጠብቋቸው። ሁሉንም በየተራ እያስገቡት ነው። የብዙ ሰው ነው እንደዛ የሆነው።
እሺ እሺ መልካም ቀን።